ነው የምልሽ። ሄጄ ከቤት ላምጣቸው።
ማንን እሳቸው
አህ አልመጡም።
እም፣ በቃ ካልመጣ ምን ታረጊዋለሽ?
እ?
ካልመጣ ምን ታረጊዋለሽ?
ለምን ታዥኛለሽ ታዲያ? የማይመጡት አይ ይመጣሉ ምን ብሏላ?
አይደል እንግዲህ ረስቶት ሊሆን ይችላል።
አይደል? አዎ፣ እም፣ እየሰሩ ናቸው ያሉት።
እም፣ አልወጡም እስካሁን ግን አልመጣም።
አዎ። አይ ይቆያሉ እስከ አስራ አንድ ከተሳካላቸው ነው እኮ እሱንም እኮ እውነት ገና ሙከራ ነው
ሙከራ ነው እኮ አዎ።
አይደል?
እም፣
አይ፣ ካለዛ የሚወስኑትን ወስነው እንግዲህ አዎ፣
እንትን ይላሉ።
ይሁን። በተረፈ እም።
ሰላም ነሽ?
አለሁልሽ።
ደህና ቤት ተኝተሻል?
እም፣ አዎ ቤት ነኝ።
የተመቻችሁ የደላችሁ ሰዎች እንደኔ ድላሻ አዎ የደላችሁ ሰዎች ብዙ ጊዜ እንደዚህ ነው የምታደርጉት።
እንደኔ ድላሽ እም፣ ሌላ ምን ይባላል?
ችግሩ እዛ ላይ ነው በጣም ከሚገባው በላይ።
አዎ አዎ።
አይ ይሁን እንግዲህ እሺ በቃ እሺ፣ እሺ።
ቻው።